ሄሎ
ሄሎ ቅድስት ወጂ ስልሳ ስምንት አርባ ስምንት ስልሳ ስምንት አርባ ስምንት አልታዘዘም እያሉኝ ነው። ምንድን ነው?
አልታዘዘም አዎ
የራሷ ጥፍር እኮ ነው።
እ የምን ጥፍር እ አይ አንተን አይደለም። ያንማ ቆይቼ ካረግላለሁ መስፍኔ ኧረ ምን ጉድ ነው።